እየጠበቀችኝ ነው። የሚገርም ማለት
pineapple ጥሬ ሆነ ብለታል።
ያስገባውላት
ገብቶላት ነበር አዎ እና መቼ
ሄሎ ሄሎ ሰላም እንዴት ነህ አሎ፣ አለን እ፣ አንድ ታንጉት የምትባል customer ደውላልኝ ነበር እና እሺ
ትርንጎ ማለት ይቅርታ እሺ፣ አቮካዶ በሀያ ስድስት order አድርጋ እስካሁን አልሄደላትም ሰሚት location
አቮካዶ እ፣ ዛሬ ወጣ የለም
እሺ፣ ዛሬ በ- በ PDF ከወጡት ውስጥ መሀል አላውቅም። ያብ ነች ዛሬ አባችሁ ስራ እና okay። እረፍት ነህ አዎ፣ እኔ አልገባውም ነበረ።
በቃ እሺ ስለዚህ እሱን check ላድርገው ግን የወጣ ይመስላል ወይስ ለነገ ላስተላልፍላት እሺ፣ ቆይ ሊያውና እኔ እ፣ ከዛ በኋላ እደውልልሻለሁ።
እሺ ደውልልኝ እሺ።
እሺ።
እሺ